ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ከችግር ነበር የምደውልዎት። ሄሎ ድምፅሽ ትንሽ ያስተጋባል እየሰማኝ ነው።
እሺ፣ አሁን አይሰማም?
እሺ ምን አልሽኝ?
ከችግር ነበር የምደውልዎት።
ስልክሽ አይሰማም።